ሌላው ጤና ይስጥልኝ ተድላ አምቡላንስ ሌላው እንትን ዋጋ ማወቅ ፈልጌ ነበረ። anywhere ትወስዳላችሁ? የትም ቦታ?
specific አድርጊልኝ እና እነግርሻለሁ።
okay ቦታውን ልንገርሽ፣ ከጀሞ ሙዚቃ ቤት ወደ የካቲት ሆስፒታል
እሺ። ደግሞ ሙዚቃ ማለት ለቡ ሙዚቃ ለቡ ቤት።
ማለት ነው።
አዎ sorry፣ አዎ
የካቲት ሀያ ሶስት የካቲት አስራ ሁለት ስድስት ኪሎ ማለት አስራ ሁለት እሺ።
ስንት ነው?
price ኡን price ኡን አውጥቼ አዎ ደውልልሻለሁ።
price ኡን ከነ ኦክሲጅኑ ማለት ነው።
ኦክሲጅን እሺ።
አዎ።
case ኡ ምንድን ነው የ patient ኡ?
patient የኦክሲጅን ማነስ ነው።
እኮ ኦክሲጅን ማነስ ወደ አዎ already treat ተደርጋለች። pneumonia ነበረ፣ already treat ተደርጋለች። for further እንትን ነው የምንወስዳት የካቲት እሺ። እሺ መልሼ እደውልልሻለሁ።
እሺ